hello ጤና ይስጥልኝ ሚስት ቤት ቅድም ደውዬልሽ ነበር።
እሺ አልለቀቀልኝም። አሁን ነው
ምንድን ነበር?
balance ቆርጦብኝ ነበር ትናንትናም አሁን ቀደምም።
okay withdraw አድርገህ ነው ወይስ deposit ነው?
deposit
deposit አድርገህ ነው። እሺ deposit text ኡን ልከህልናል ቴሌግራም ላይ?
አዎ ልኬ ነበረ። ትንሽ ጠብቅ ምናምን ያሉት ግን ቆየው።
okay እሺ ስልክ አሁን የደወልክበት ነው የ SBI ቁጥርህ?
ሰማንያ ሶስት እሺ አዎ አሳውቀንልሃል። እሺ ምላሻቸውን እየጠበቅን ነው።
እሺ ትናንትና የትናንትናስ የዛሬም ብቻ አይደለም ትናንትናም ይዞብኝ ነበረ። ይለቃል ብዬ ነው እኔ ዝም ያልኩት።
okay የዛሬው ስንት ብር ነው?
የዛሬው መቶ አርባ ብር ነው።
አዎ እሺ የትናንቱን እም፣ ልካሃል ቴሌግራም ላይ አላኩትም ይለቅልኛል ብዬ ላክልን።
ነበር።
አይ ላክልን፣ ያልገባልህ ካለ ላክልን፣ ላሳውቀልህ።
text ኡን ደልቼዋለሁ። መቶ ብር ነበር የትናንትና ደግሞ።
ማስላክ ትችላለህ። ድጋሚ ደውልላቸውና ማስላክ ትችላለህ።
እሺ እሺ
እሺ።